እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ ምሬት በሞላኝ ጊዜ የፍዳር ጠግቤ አስቦ እናትነትሽን ተጽናንቷል ባንቺ ልቤ ነፍሴ ከሰላም አዝርቅ በጎነትሽን አረሳ አይዝል አይደክምም ልቤ ስለ ክብርሽ ቢነሳ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ መታደን ቀረ ዛሬ ከምልጃይ ዛፍ አርፌ ጭንጫው ጥርሴን አይነካም ታድሶልኛል ክንፌ ጸሎቴ ከልካይ የለው ዘልቆ ገብቷል ከልፍኞ ደመናው ተገላልጧል ድንግል ቆመሽ ከቀኙ እረፍት ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ ከደንገል ታንኳ በላይ ከንስር ብርቱ ንጥቂያ ለሚፈጥነው ዘመኔ አኑሪለት ማሰሪያ በማይራራው ህመሜ አሴትን አደርጋለሁ እጅሽን ስትዘረጊ እረፍቴን አየዋለሁ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ አይመጣም ፍጹም ቀድሞ ለቅሶዬ ከእንጀራዬ የተሰማኝ ተሰምቶሽ ተመልሷል እንባዬ አመዳዊው ተገልጦ አጥርቷል ሰውነቴ ሰማያዊቷ ሰማይ ክብርሽ ሞልቷል አይኖቼ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ ማደን ዛሬ ቀረ ከምልጃይ ዛፍ አርፌ ጭንጫው ጥርሴን አይነካኝ ታድሶልኛል ክንፌ ጸሎቴ ከልካይ የለም ዘልቆ ገብቷል ከልፍኞ ደመናው ተገላልቷል ድንግል ቆመሽ ከቀኞ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ እረፍቴ ልሻለው የደስታዬ መፍሰሻ ሰላሜ ነሽ ድንግል የጭንቄ ማስታገሻ thank you